En este, wat kom hulle wil?
Hulsport.
Kom sport inderdaad,
ሁልስፖርት አይደል?
inderdaad.
አይ የሆነ እንትን ከአንተ ጋር ፕሮብሌም አለን እያለ ነው። ብዙ ጊዜ ወደ አንድ አንድ ምናምን የሚለው ዜሮ ዜሮ የሚጨርሰው ስልክ ስደውል ደግሞ አታነሱም።
አይ በዚህ በሾርት አለፍተ- ስለሆነ የምንጠቀመው ስክሪንሻት አድርገው ይላኩልን። ቴሌግራም ላይ ይላኩልን ስክሪንሻት አድርገው። አይ አሁንም ብዙ ቴሌግራማችን ጊዜ እዛ ወይ ጥፍ ያለው ፌታችን ላይ አለ።
አለ አዎ፣ ግን ቴሌግራማችን ላይ ልከው?
አይመልስማ።
ማን አዎ፣ ብዙ ለመስማት?
ጊዜ ስልክ አብርሃም አያሌው እባላለሁ። ስልኩ የቴሌ- በሌላ ስልክ የቴሌ- ስሞክር የቴሌግራሙ ማን ነው? አብርሃም ነው የሚለው?
አዎ
አብርሃም ማ ይላል። አብርሃም ኤ
አዎ አብርሃም ኤ አርባ ነው ዘጠኝ የሚለው?
መጨረሻ። አዎ አይ፣ ስልኩ ስልክ አርባ ዘጠኝ ቁጥር መጨረሻ።
አያወጣልኝም። የቴሌግራም ስሙት ብቻ ነው የሚያወጣልኝ።
አዎ አዎ አብርሃም አብርሃም ኤ ኤ ነው?
አዎ ብ- እንትኑ message ኡ ብዙ ስንደውል አታነሱ ምናምን ይላል።
አይ እሱ አይደለም፣ ይሄ አይደለም ማለት ነው። ሌላ
እና ላክልሽ አሁን አብርሃም አብርሃም
አብርሃም አያሌው ነው የሚለው።
እንደሱ አላገኘሁም። እስቲ
ሳምንት እም- ከአራት ቀን ምናምን በፊት ጽፌ ነበር። ሶስት ሙሉ አ- አራት ወር ሙሉ ደውያለሁ። ለዛውም አ- ያኛው ስልክ ዜሮ ዜሮ የሚጨርሰው ስልክ ጥቅስ ነገር ነው ስሙት፣ እንትን profile ኡት።
አረ አይደለም።
እሺ በቃ ወይ hi ብለው ይልኩልኝ።
አሁን ላክልሽ አዎ
እሺ እሺ